ጤና ይስጥልኝ የለው ሆስፒታል ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ሽልማት ታዝዤ ነው።
ምን አሉኝ? ደንበኛችሁ እ?
ምን አሉኝ?
ከቲቪ ላይ እቼ ነው።
እሺ ደንበኛችን ምን አይነት የጉዞ መረጃ ልስጥዎት?
ሄሎ ይሰማል ደንበኛችን?
አገልግሎቱን ልጠቀም ፈልጌ ነው።
እሺ እ፣ አገልግሎቱን ልንገሮት ምን ምን እንደምንሰጥ?
አዎ እሺ እ፣ ወደ ተለያዩ ሀገራት የጉዞ መረጃዎችን እንሰጣለን። የትኬት ዋጋዎችን እ፣ የሚያስፈልጉትን የባንክ ሂሳብ፣ የኤምባሲ አድራሻዎችን እንዲሁም ማሟላት ያለብዎትን ዶክመንቶች እንነግሮታለን።